አንድ ጨዋታ ተራዝሞብኝ ነው ሊግ ተጫውቼ።
እሺ
እና cashier ኮዱን ልንገርሽ?
ንገረኝ። እሺ።
አስር
አስር ሀያ ሁለት
እሺ ሀምሳ ስምንት
እሺ ሰላሳ አራት
postponed ነው። እሺ 24 ሰዓት መጠበቅ ትችላለህ ወንድሜ።
እሺ እሺ እሺ። መልካም ቀን። እሺ bye።
እሺ፣ አመሰግናለሁ።
እሺ thank